አለ። Hello hello ነው። አቤት። አዎ ትናንት ከዋሊያ account ላይ ከዋሊያ betting ቁማር ማጫወቻው ላይ በአሪፍ ብር በአሪፍ እንትን ወደ ቴሌ ብር ብር ልከን ነበር
ደውዬለታለሁ እኮ እኔ ደውዬለታለሁ።
እና ደግሞ ብሩ አልገባልንም። ሁለት ቀን ሆነ አሁን።
አመልክቶ
አዎ
አብዮት የሚጠቀሙበት ስልክ ቁጥር ንገሩኝ።
ሰባ አራት
ሰባ አራት ዜሮ ስድስት
ዜሮ ስድስት ሀያ አንድ ሰማንያ
ሀያ አንድ። እሺ፣ በመስመር ላይ ጠብቁኝ። በእኛ መስመር ላይ ያሉ አዎ እ፣ ሙሉ ስሞችን ንገሩኝ።
እህ
ሙሉ ስሞች
የቴሌ የቴሌ ብሩ የ- የቴሌ ብሩ ነው ወይስ የዋሊያ የከፈትኩትን account?
ያስመዘገቡት ነው። ሀብታሙ ጉሌ ነው።
አዎ ሀብታሙ ጉሌ ነው።
አ፣ መቶ ብር ይጣላል።
አ- አዎ አዎ አዎ አዎ screenshot አንስተው ላኩልኝ ብዬዎች አላኩ ነበር።
አ- አዎ ልክ ያለው አሁን ልከዋል።
ልክ ያለው አዎ ስክሪንሾት አድርጌ
እሺ፣ ስሞትን ከስር
እ- እ- እዛ ስም ልጻፍ በስል አ፣ ስልኩን ወይ ድጋሜ ልስጥ።
ስልኩን አለኝ አለኝ ዘጠና ሁለት በዛ አይደል?
አ፣
እሺ ሙሉ ስሞትን አንስተው ይላኩልኝ።
እሺ እንዴ